hello hello
አቤት።
ሰላም ጤና ይስጥልኝ አቶ አለልኝ።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከዊፕላስ ሶሉሽን የትራንስፖርት አገልግሎት ተቋም ነው የምደውልልዎት።
እሺ ማን አልሽኝ?
ዊፕላስ ለአሽከርካሪዎቻችን ለየት ያለ ነገር ይዘን መጥተናል።
አረማ የራ እባካችሁ ልቀታቱኝ እባካችሁ። ትናንትም ደውላችሁ ነበረ።
እሺ፣ በጣም ስልኬ ይቅርታ።
ስልኬን ለመሆኑ የት ነው ያገኛችሁት?
ይህ አሽከርካሪዎችን እንዲመዘግቡ marketing agent ኦቻችን ከነ በፍጹም በፍጹም እኔ ስልኬን ለማንም አልሰጠውም።
እሺ፣ እሺ፣ በጣም እሺ።
ይቅርታ።
ኧረ በስመ አብ።